ስደውል ይሰራል። መልሶ ነው የማይጠራው። ደውል
ሌላው
ወይ ሰፈር ሰላም ነው?
እግዚአብሔር ይመስገን ንጉስ ነኝ
አወቅኩ። ሰላም ነው አለሁ። አናገርካቸው?
አ አንድ ሰው ነው ብለው አቤ ገብቶ ነበረ እሺ እ፣ እንትን አሉ። እኛ እናከራይም እኛ ተከራይተን ነው የምንሰራው። ቀበሌ ሄዳችሁ ጠይቁ አሉን። ስልክ ቁጥር ቀብያቸዋለሁ ለተጨማሪ መረጃ። ቀበሌ ነው እንጂ እኛ ማከራየት አንችልም። እኛ ህንጻውን ተከራይተን ስለምንሰራ አሉ።
ማለት ቀበሌ ማለት የቀይ መንግስት ነው እንዴ?
ይሆናላ ቀበሌ ነው ያከራያቸው ይመስለኝ
ኧረ እባክህ ህንጻውን ማለት ነው። የምር
እሱን ያለ ሰውዬ ስልክ ተቀብለው
አ፣ የቢሮአቸውን ስልክ ሰጥቶኛል።
እሺ ትነግረኛለህ?
ሰማንያ አንድ ሰላሳ ሶስት
ሰማንያ ሾርት ኮድ ነው
እ ሾርት ኮድ ነው ፕሮቶኮል ነው ሰማንያ አንድ ሰላሳ ሶስት ሰማንያ አንድ ሰላሳ ሶስት እሺ detail ኡን ይነግረዋል እነሱ።
እሺ እሺ ተፈሽ እሺ